ሌላ ኧረ ጤና ይስጥልኝ።
እ ማኪልማድ
አዎ አዎ ከአሪፍ ፔ ነበር የምደውልሎት።
ምናሽ ከአሪፍ ፔ ነበር የምደውልሎት። ሳምራይት እባላለሁ።
እሺ እሺ ሰላም እንዴት ነሽ?
እግዚአብሔር ይመስገን። እንዴት ኖት?
አለን ይመስገን።
አለ እ የአሪፍ POS ማሽናችሁን ላለፉት ተከታ- ተከታታይ ጊዜያት እየተጠቀማችሁ አይደለም እና በዛም ምክንያት POS ማሽኖችን እየዞርን እየወሰድን ነው።
እንዴ መጀመሪያ ለምን እናንተ በቂ training አልሰጣችሁንም እኮ training የሆነ ሰዓት አምጥቶ አስቀመጠ ሄደ። ምንም አይነት training ሳይኖር ደግሞ ማንም ያው እንዲህ ስለሌለው ሊሰራ አይችልም።
አጠቃቀሙ አይደለ እሺ አጠቃቀሙ በቂ አጠቃቀም training አልተሰጠንም መጀመሪያ። ከዛ ደስ እሱ ሲሰጠ ነው ከዛ በኋላ ልንጠቀምበት የምንችለው።
አሀ፣ ስለዚህ በዚህ ምክ- training ኡ ሳይሰጠን ልንጠቀም ስለማንችል እናንተ ደግሞ አልተጠቀማችሁም ብላችሁ መውሰድ አትችሉም። ገብቶሻል አይደለ? መጀመሪያ ፈልገን አይደለም ሲጀምር የተሰጠነው በዚህ ምክንያት ነው እየተጠቀማችሁ ያልነበረው ማለት ነው።
እየተጠቀም ያለ ነው። በቃ training አልተሰጠንም። ምንም አይነት ልምዱ የለንም፣ እውቀቱ የለንም። እየተጠቀምንበት አይደለም። አዎ እንጂ አሁን training ን ብታገኙ ይጠቀሙበታል ማለት ነው።
እንጠቀምበታለን። እሱም በቂ training ካገኘ እንጠቀማለን።
እሺ፣ እሺ ደንበኛችን ጉዳዮትን አስተላልፍሎታለሁ።